hello ጤና ይስጥልኝ ከ BGI ነው የምንደውለው። አሁን ደውሎ ተቋርጦ ነበረ።
አዎ አዎ
እሺ ደበበ ደንበላሽ ሆቴል ነው?
አዎ አዎ ትክክል።
እሺ ሙሉ ስምዎትን ይነግሩኛል?
እሺ መኮንን ገብሬ መኮንን ገብሬ።
አዎ በየነ
እሺ ስልክ ቁጥር አሁን የደወሉበትን ልያዝ።
አዎ አዎ
እሺ የት አካባቢ ነው የሚገኘው?
ኦ ባሌ ሮቤ
ባሌ ሮቤ ምኑ ጋ?
ባሌ ሮቤ ቶታል ሰፈር
ይቅርታ ምንድን ነው ያለኝ?
ባሌ ሮቤ ቶታል ሰፈር ቶታል ሰፈር ቶታል ሰፈር።
አዎ
እሺ ብልሽቱ ፍሪጅዎቱ እያቀዘቀዘ አይደለም ነው አይደል ያለኝ?
አዎ አዎ ብዙም ቅዝቃዜ ከስከዘን ጎል በጣም ተቸግሬ ነው አለው።
እሺ ደንበኛችን ጥያቄዎትን መዝግቤ ወደ ጥገና ክፍል አስተላልፋለው ሌላ ምረዳዎት ነገር አለ?
አይ ምንም የለም።
እሺ ስለ ደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ ላይ ያስቀምጡ። መልካም ቀን።
እሺ አመሰግናለሁ።